ዴቭ ብሬ የምግብ አይደሉም ብሏና አሩን ብለዋል። ሄሎ ይኸውልህ ወይ?
አስተምር ስልክ አይታይም ብለህ ደውለህልኝ ነበር አይደል? ዲስፓቸር ደውል ካንስል ነው ኦርደሩ አይሰራም ብለዋል አይደል?
ካንስል ካንስል አሉኝ። አሁን ሌላ ቦታ ደውላ ነበር እሱ
እና ለ- ለምንድን ነው አንተ እየሰራኸው ያለው order ኡን እ?
አይ አልንሸራተትም ሲለኝ መስመር ላይ ያለ መስሎኝ
እኮ እንትን ነዋ ስልክ እኮ አለውጣልህ ያለው ማለት ነው። cancel ሆነ ነው order ኡ እና ማ- የሚሰራ order አይደለም። እሺ አይሰራም።
እ፣ እሺ እሺ፣ ለ customer ም አይደርስም። እሺ እሺ።
ምግቡንም እንዳታወጣ ከሬስቶራንት cancel ነው ከተባልክ የማይሰራ order ነው ማለት ነው። እሺ
እሺ አመሰግናለሁ።
እሺ ችግር የለውም። እሺ